ሄሎ ሄሎ ጥዕና ሃበለይ ሰላም ሰሜን አለን አክሱማዊት ራዲዮ
እሺ እዚህ እንትን ኖቤል አካባቢ ኖቤል ኖቤል
ኖብል እሺ ከአሁን አቤ ደግሞ እ ይቅርታ ድምፅ ካይቋራርጽለው
ኖቤል ሆቴል ወደ ሀያ ሁለት ሀያ ሁለት እሺ እንልክልሃለን
አሁን ይደወልልኛል አዎ ይደውልልሃል እሺ